Hello?
Hello. ወይ, አቤት።
እንዴት እግዚአብሔር ይመስገን።
መኪና ነበረኝ የሚሸጥ እሺ
ኮሮላ ሁለት ሺ ሶስት
አ- manual ነው automatic?
manual ቀለም ደርቧል። ቀለም ደርቧል።
እሺ
እኔ የምልሽ ወይ እ፣ ገበያ ላይ ነው የምታውሩት? እናንተው ገምታችሁ ትወስዳላችሁ?
እ፣ ለትርፍ የሚመቸን ከሆነ እንገዛሃለን፣ ካልሆነ ግን አስቁመን ነው የምናሸጠልክ።
እ፣ ፎቶ ልላክልሽ? በምን አይነት ልላክልሽ? እና የሆነ በፎቶ የሚመች ካል ማየት አለብን መኪናው።
ነው እንዴ?
አዎ
እስከ ስንት ነው ግን እ፣ አሁን ገበያ ላይ ያሉት ሁለት ሺ ሶስት ሶስት ይሄን ያክል ነው ልልክ አልችልም። መኪናውን አምጣና እንገምተው እንጂ እ፣ መኪናውን ሁለት ሶስት ነው፣ manual ነው፣ ቀለም ደርቧል። በተለይ ዋጋ ለማውጣት ስለማይመቸን የሚመች ቀን ይዘህና እና አሳየን።
የት ነው ቦታችሁ?
መስቀል ፍላወር ናዝራ ሆቴል ፊት ለፊት።
እሺ እሺ